hello ጤና ይስጥልኝ ታላ አምቡላንስ ትዕግስት ነኝ እባክዎ አምቡላንስ ነው ጤና ይስጥልኝ እንዴት ናችሁ?
እግዚአብሔር ይመስገን እ አንድ patient ከኮሪያ ሆስፒታል ወደ ላንሴት ሆስፒታል refer ማድረግ ፈልገን ነበር።
እ ኮሪያ ላንሴት ከኮሪያ ላንሴት አዎ፣ ላንሴት አሳውቃችኋል አሳውቀናል። ይምጡ ተብሏል።
ይምጡ ተብሏል አዎ መቼ አሁን ነው አዎ አዎ ደርሶ መልስ ነው ወይስ ማድረስ ብቻ አይደለም ማድረስ ነው። ICU ነው የሚያስፈልጋቸው። urgently የምትመጡልን ከሆነ ነው። critical ናቸው።
okay ኦክሲጅን አይጠቀሙም ኦክሲጅን አይጠቀሙም።
እሺ ስማቸው ማን ነው patient ኡ
ስማቸው አለሙሽ
አለሙሽ አዎ
ጉዳያቸው ስንት ነው ምናቸው ናቸው እድሜያቸው ሀምሳ ሁለት
critical ICU ውስጥ ነበሩ አ- አሁን emergency ናቸው። እኛ ጋር አይሲዩ ስለሌለ ወደ አይሲዩ ነው ቀጥታ የሚገቡት።
okay እሺ ሂሳቡን ሰርቼ አሳው መልስ ልደውልልሽ እሺ ቶሎ በይ እባክሽ።
እሺ